Hello? Hello?
Hello አቤት Hello? ሰላም ነው?
አለን። ሰላም ነው? Hello Hello? አዎ።
አቤት፣ ይሰማል። ምን ነበር?
ሰላም ታየቀው የድሩ ላይ ነው መሀል ላይ ነው እኮ ብሩ ሁለት ነው የወጣግና ብን መሀል ላይ ነው እኮ ምን የትናንትና ማታ ምንድን ነው? ዊዝድሮ ነው ዲፖዚት?
አውድሮ ነው
እሺ፣ ስንት ብር ነው?
ሁለት ሺህ ነው እኮ ስንት ጊዜ አስር ጊዜ ከምናምን ይፎርማል መስገባ እኮ ግን ምርጥ ግን አስር አልፎ እስቲ ንገረኝ የቤቱ ቤት ቁጥርን አስራ አምስት ዜሮ ዘጠኝ አስራ አምስት ሰባ አራት ሰባ አራት ስልሳ ስምንት ስልሳ ስምንት አርባ ሁለት አርባ ሁለት እሺ፣ ትንሽ ጠብቀኝ። መቼ ነው?
ይህ የትናንትና ማታ ነው እሺ፣ ትናንትና ነው?
ማታ እሺ፣ አንዴ check ላድርግልህ።
እሺ
ትናንት እኮ ምንም የለም።
ትናንትና ማታ ቀኑን ማታ በትክክል ንገረኝ።
ነው ማታ ነው እኮ ትናንትና ማታ
ትላንትና ማታ ማለት መች ነው? ትላንት ማለት ሰላሳ ነው። በሰላሳ ምንም አይነት transaction የለም። እዚህ ጋር የሁለት ሺህ ብር ሀያ ዘጠኝ ነው እ በሀያ ዘጠኝ ነው አዎ እኮ በሀያ ዘጠኝ ማለት እኮ ከትላንት ወዲያ ነው አዎ
እኮ አንዴ እሺ ጠብቀኝ። ሁለት ሺህ ብር
አዎ ሁለት ሺህ ብር።
refund ግን አዎ pending ነው እያለ ያለው።
አዎ ስንት ጊዜ እንደ
እሺ ችግር የለውም። እኔ ለቻፓ አሁን inform አደርግልሃለሁ። ለሳንቲም በቲም ነው ያደረገው።
አሁን አዎ አሁን inform አደርግልህና ለቻፓ እንዲያዩልክ እም፣ በቃ ትንሽ ቆይተህ check አድርገው። inform አደርግልሃለሁ ለቻፓ።
እሺ።
እሺ እሺ